Hello
ጤና ይስጥልኝ።
አቤት።
አቶ ናትናኤል
አዎ አዎ አዎ
ከአሪፌ ነው የምደውለው። ደንበኛችን Okay፣ ደውሎ Okay።
አመልክተው ነበረ።
አዎ
በእኛ በኩል አይተንሎት transaction ኡ በ system ኡ በኩል አላለፈም። ስለዚህ ብሩ እዛው ቶፕ ቤት ነው ያለው። ከቶፕ ቤት wallet ዎ ከተቀነሰቦት እነሱ ሊያናግሯቸው እንዲስተካከልሎት የ transaction ኡ ስላላለፈ fail ነው ያደረገው። በድጋሚ ነው withdraw ው የሚያደርጉት። መስመር ላይ ያሉ ደንበኛችን
እሺ እሺ፣ እንደዛ
ደንበኛችን መስመር ላይ ያሉ ይሰማውታል? መስመር ላይ ያሉ አዎ አዎ እየሰማሁ ነው።
እሺ፣ ምን አሉኝ?
በቃ እነሱን እጠይቃቸዋለሁ። እሺ
ምን አሉኝ?
እነሱን እጠይቃቸዋለሁ።
እሺ፣ መልካም ቀን ይሁን ለወደመኛችን